ጤና ይስጥልኝ Best Bet ረዴት ነኝ የምንረዳው።
ረዴት ያው ልጅ መቶ አራት መቶ አስራ አምስት ብር deposit አድርገን ለመጫወት
አቤት
እየሰማች ነው ረዴት?
አዎ እየሰማው ነው።
አራት መቶ አስራ አምስት ብር deposit አደረገ ለመጫወት እሺ በቴሌግራም ላኩተው ትንሽ ጥብቁ ብሎ message ተላላከው። እስካሁን ድረስ ምንም አ፣ deposit አልተደረገልኝም እኮ ተ- ቻፓዎች ነው system ትንሽ ስላስቸገራቸው ነው።
እና ታዲያ ስለዚህ በቃ ያድራል ማለት ነው።
አይ አያድንም፣ ግን ትንሽ ጠብቀው።
የስንት ሰዓት እኮ ከአንድ ሰዓት ተኩል በላይ ምናምን ይሆናል። እሺ አሁንስ ለማለት ለመ እንትን ለማለቱ በምር ሌላ አስገብቼ ለመጫወት
እ
አሁን ሌላ deposit ለማድረግ ራሱ ማለት ነው በምን እርግጠኛ ነኝ ላለ እንትን ለማለት
እ፣ አቋይ በት በእንትና በቻፓት ሞክረው ትንሽ እ system እየሰራ ስላልሆነ በየትኛው እየሰራ እንደሆነ እርግጠኛ አይደለንም። አሁን ለጊዜው deposit አታርግ፣ ግን ሳንቲም ፔይ ምንም እ፣ ቴሌብር ወደ ሳንቲም በሳንቲም ፔይ ምንም ችግር የለውም፣ ግን ትንሽ ጠብቅ።
ቢቀርብ ሰላም ብናደርግ ከምትበሉን እ?
እም?
ከምትበሉን በቃ ሰላም ብናደርግ ይሻላል።